hello ጤና ይስጥልን ቤት ቤት
withdraw approve እንድታደርግልኝ ነበር።
እሺ በደወልክበት ቁጥር ነው።
አዎ
ስንት ብር ነበር?
መቶ ሺህ ብር ነው ሀ- ሀ- አድርጌው
እሺ የቴሌ ብር ቁጥርን ትነግረኛለህ አንድ ጊዜ?
እሺ አስራ ዘጠኝ ሰባ ዘጠኝ እሺ ሀምሳ አራት ስልሳ ዘጠኝ
እሺ አሁን ገብቶላል check አድርገው። እሺ ደርሶኛል። በጣም እሺ አመሰግናለሁ።
እሺ መልካም ምሽት።
እሺ አንቺ